ቀጥሎ ወሰኑ። ገብርኤል አብሰራ ለማርያም ገብርኤል አብሰራ ለማርያም ገብርኤል አብሰራ ገብርኤል አብሰራ ለማርያም አብሰራ ወይቤላ አብሰራ ወይቤላ ትወል ዲወለ ጳውሎስ ኒይቤላ ደብተራ